hello ምን አብሮ ይስጥልን ሰላም ነው እግዚአብሔር ይመስገን እንዴት ነሽ ደህና ነኝ።
ደህና እንትን ነበረ እዛ ተመዝግቤ ነበረ ኢንስቲትዩት እሺ በምን በ editing
አዎ በልጅ እንትን እርዳታ እፈልጋለሁኝ ብዬ እሺ ስራ ምናምን እንደ የሆነ አንዳንድ ነገር እንዲያግዙኝ ምንም ነገር ስለሌለኝ ልጆች ተፈላጊ ስለሆንኩኝ ለዛ ብዬ ነው
መች ነበር የተመዘገቡት
የተመዘገብኩት ያው ምንም የለኝም በማለት ያው ውሸቱ ነው ይህንንም ስልክ ቁጥር የሰጠኝ እና እርዳታ የሆነ ምን ትፈልጊያለሽ መቼ ነው?
ብለውም ቃለ መጠይቅ ጠይቀውኝ ነበረ
እህ፣
እና በቃ የሆነ አንዳንድ ስራ እንድሰራ ፈልግ ነበር የሆነ ነገር ስራ ፈጠራ እንዲያደርግልኝ እና እኔ ምንም ነገር ስለሌለኝ ረዳት ስለሌለኝ ለዛ ነበረ
እኮ ተመዝግቤያለሁ እያልሽኝ ነው እና መች ነው የተመዘገብሽው የተመዘገብኩት ወደ ጥቅምት ጥቅምት ላይ ወደ መስከረም አካባቢ ከመስከረም በፊት ምንድን ነው